የናትሪክ የሰበራ መረጃ ማዕከል እባክዎ ምንረዳው?
አብሮ ይስጥልን። ትኬት ፈልገን ነበረ ለመቁረጥ ከየት ወዴት ነው የፈለጉት?
ከኢትዮጵያ ወደ ቻይና።
ወዴት አሉኝ?
ከኢትዮጵያ ወደ ቻይና።
እሺ ወዴት ከተማ ነበር የፈለጉት?
እ፣ እስቲ ከተማውን search እያደረግን ነው። ላሳወቀት ከተማውን ሪሉን
ምን አሉኝ?
ሪሉን ላሳወቀት ከተማውን።
ከተማውን? አዎ ከተማው ያስፈልጋላ።
okay እሺ፣ እሱን ላሳውቅ እንግዲህ አንድ ጊዜ ጠብቀኝ፣ ልደውልልህ።
እሺ እሺ።
እሺ እሺ።